ረዳው
እንዴት ናችሁ? ሰላም ነው?
እግዚአብሔር ይመስገን።
መመዝገብ ፈልጌ ነበር። ሁሉ ስፖርት ምን አሉኝ?
መመዝገብ ነበረ። የስ- የሁሉ ስፖርት ነው አይደል?
አዎ
እኮ መመዝገብ ፈልጌ ነው።
ክሮም ላይ ይግቡና ሁሉ ስፖርት dot com ብለው ጥግ እ- ላይ ይመዝገቡ የሚል ያገኛሉ። እዛ ውስጥ ገብተው ይመዘገባሉ።
እሺ፣ ሁሉ ስፖርት dot com አላመጣልኝ ስላለ ነው ግን እሱ አንድ አይ ላይ- አለ website ኣችን ይመጣሎታል።
website ኡ ይመጣል ግን መዝገቡ የሚል ነገር አልመጣልኝ።
ጥግ ላይ አለ። ጥግ ላይ
የመጀመሪያው ላይ ነው ጥግ ላይ register ወይም ደግሞ ይመዝገቡ የሚል ይመጣል።
ነው። እሺ፣ ግራ ገብቶ ነበር ደግሞ